አነስተኛ አርፌ ሳምሬት ነኝ። በኮ ልርዶ
እንትን አስመዝግቤ ነበር።
ምን አስመዝግቦ ነበር?
ከእንትን ወደ ቴሌብር ልኬው ቆርጦብኝ ነበር እሺ።
እና ትናንት ነበር ያስመዘገብኩ። እስካሁን መልስ የለም።
አሁን በደውሉበት ስልክ ቁጥር ነው ደንበኛችን።
አዎ
እሺ፣ እያየሁለት ነው። መስመር ላይ ጠብቀኝ። እሺ፣ ደንበኛችን መስመር ላይ ያሉ መስመር ላይ ያሉ ደንበኛችን
አለ አለ።
እሺ፣ መስመር ላይ ስለጠበቁን እናመሰግናለን። እ ሙሉ ስሞትን ማን እንበል? ሁለት ስድስት መቶ መቶ ብር መቶ ብር ደግሞ አራት ጊዜ ነበረ withdraw ያደረጉት አይደል? አዎ። የእርስዎ transaction እኛ ጋር አልተገኘም። ባለሙያዎች check አድርገውት ነበረ። transaction ኡ ከኛ ጋር አልተገኘም። ስለዚህ ሁሉ ስፖርት ነው የሚያናገሩት። ድምጾት ይቆራረጣል ደንበኛችን።
screenshot አድርጌ ልኬዋለሁ።
አዎ ልከውልናል ደንበኛችን። ባለሙያዎች check አድርገውት ነበረ። ከኛ ጋር አልተገኘም። የእርሶ transaction ወደኛ ገቢ አልሆነም።
ስለዚህ የት ነው ስለዚህ ሁሉ ስፖርት ጋር ነው ያለው። ሁሉ ስፖርት ነው የሚያናገሩት።
ስልካቸው አለች?
ስልካቸው እኛ ጋር አይገኝም። website ኣቸው ላይ ምናልባት ካለ check ያድርጉት።
እህ website ኣቸው ላይ ምናልባት ሊኖር ስለሚችል check ያደርጉት።
ስለዚህ እነሱ ጋር ነው የገባው ብሩ።
አዎ ወደኛ አልመጣም ደንበኛችን።
ማን ጋር ነው የተገኘው ታዲያ? እንትኑ screenshot ማን ጋር ነው የተገኘው?
screenshot ኡ እኛ ጋር ገብቶናል። በላኩልን መሰረት ለባለሙያዎች አስተላልፈን ባለሙያዎች ደግሞ check አድርገውት ነበረ።
እህ ግን ያ ብር ወደኛ ገቢ አልሆነም፣ ወደ አሪፍፔይ ገቢ አልሆነም። ያለው አሁን betting የተጫወቱበት betting site ላይ ነው ያለው፣ ሁሉ ስፖርት ጋር ማለት ነው።
okay እነሱ ናቸው ማስተካከል የሚችሉት።
እሺ እሺ።
እሺ ደንበኛችን፣ ሌላ መረዳት ነገር ይኖራል?
ምንም የለም።
እሺ ደንበኛችን ስለ